ጤና ይስጥልኝ። ተወሰነ ባኮ ምልደው እሺ አሁን ደውያው ተቋርጦብኝ ነው። እንደገና ትናንትና ከሁሉ ስፖርት እ፣ ወደ ቴሌብር አዘዋውሬ እያልኩ ነበር እና እሺ፣ እ፣ አየር ላይ አልገባም።
አልገባም።
ማታ ላይ አዎ፣ ወደ ቴሌብር አልገባም።
እሺ፣ ከዝውውር ታሪክ ላይ ያልገባሉትን ፎቶ ያንሱና በቴሌግራም ይላኩልን።
እሺ፣ ፎቶ አንስቼ በምን ስልክ ነው ቁጥር የምልከው?
ያዙ።
ቴሌግራም። እሺ
ዜሮ ዘጠኝ ሰባ ስምንት አልተውም። እሺ ዜሮ ዘጠኝ ሰባ ሰባ ስምንት ስምንት አስራ ስድስት
ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት እሺ፣ ዜሮ ስድስት ነው ስምንት አይደለም።
እሺ ዜሮ ስድስት ይያሉ እና ልላከው አዎ
እሺ